ምን አባና ነው እኔ ሌላ ይዣለሁ። ምን አባና አድርገህ
hello ወይ
እስቲ ይሄን order check አድርጊልኝ በእናትሽ። ሰላሳ አራት ዘጠና አንድ ሰላሳ አራት ዘጠና አንድ ምን ነው አልደረሰም ምግቡ እስካሁን። ያው ምግብ ቤት ከየት ነው?
ከቤጋ በርገር ቤት በርገር ቤት በርገር ቤት ቴዎድሮስ ቴድሮስ ከሰሚት ነው አ ታገናኘኛለህ
እ ታገናኘኛለህ ምግብ ቤት ከሆንክ
አዎ ነኝ፣ እዛው ምግብ ቤት ነኝ።
እሺ እሺ
እሺ ላገናኝሽ።
ጋር ባስቀልክ OK hello እናቴ በሰባ አምስት ሰላሳ አራት ዘጠና አንድ ኦርደር ነበረ እናንተ ጋር አምስት በርገር ቤ- ቤዝ በርገር ምን ያህል ደቂቃ ይጨርሳል ከዚህ በኋላ
አንድ ሰባት ደቂቃ መጠበቅ ይችላል። ስራይቱ ነው የቀረው።
እናቴ ይቅርብ ይቅር እንደዛ ከሆነሽ አምስት ደቂቃ ይችላል።
አይ ሰዓቱ ወጥቷል ካስተመር አይቀበለንም
እ፣ ሂድ በቃ ሂድ። እኔ ከርምላለሁ።
hello ወዬ እሺ እ፣ እንትን በ- ትተውጣሽ
ትቼው ልውጣ?
አርባ ዘጠኝ ደቂቃ ሆነ ሰባት ደቂቃ እያለች ነው ይኸው አልሰጠችኝም እኮ እስካሁን። ይኸው እኮ እኔስ ምኑን ነው የማወራው ቴዲ
እ ከዚህ በኋላ ሰባት ደቂቃ እያለችኝ ነው ስለዚህ ትተውጣ customer cancel ሊያደርገው ይችላል ሰዓቱ ስለሄደ እኮ ዝም ብዬ ልሂድ።
እኮ ልውጣ።
ትተውጣ በቃ አልፈረምክም ትቼ- ኧረ አልፈረምኩም።
በቃ ትተውጣ እሺ፣ እሺ፣ እሺ።
እሷን ይቁም ብያታለሁ እ እሷን አስቆ አትስሪ ብያታለሁ በቃ ያው አቁሜያለሁ፣ ወጥቻለሁ እኔም። እሺ እሺ እሺ እሺ